ከሷ ዜና በቀር አታውሩልኝ ሌላ ከሷ ዜና በቀር አስራዬን ትብትብ አርጋኝ ሄዳለች ከሀገር ላጠቅመኝ ወድጃ ላታዛልቀኝ አሁን ከሀገር ሄዳ ናፍቆቷ ጎዳኝ ብጠራት አሰባ ያለች ሩቅ ምን ትጠቀማለች እንዲህ ማቅቅኝ አታውሩልኝ ሌላ ከሷ ዜና በቀር አታውሩልኝ ሌላ ከሷ ዜና በቀር አስራዬን ትብትብ አርጋኝ ሄዳለች ከሀገር አታውሩልኝ ሌላ ከሷ ዜና በቀር አታውሩልኝ ሌላ ከሷ ዜና በቀር አስራዬን ትብትብ አርጋኝ ሄዳለች ከሀገር ይህን ሀሳብ እሷ ነች የልቤ ወለላ የእሷን የእሷን እንጂ ናታውኝ ሌላ እንደዚህ ስባ ስናፍቆቷን ስባጂ ኑራ ሳትቸግን ሞታለሁ